አንተ የቢሮ የቢሮ ስልክ አስደውል አልተባልክም?
አንተ አይደል ያለመድከኝ?
ቆይ ቆይ ቆይ እንደውም ታረደው ከዛ እኛ ኔትወርክ ሰጣላችሁ በቃ ትደውላለህ ለሊት ሁሉ በ ኧረ እባክህ
ተሻለ ወረ- ወረዳ ታዲያ በኪስ ልደውል ነው?
አይ ከዚያ ነው እንደውም አሁን ይጨምራል እና አንድ አስር ብር ጨመረ በቃ ይሄንም ጥቅም ብለው ነው ስንት ሰው ስንት እየተጠቀመ ይሄንም ጥቅም ብለህ ነው በራሴ ዋይፋይ በምደውለው ደግሞ
እ
በራሴ ዋይፋይ በምደውለው ደግሞ ይሄንም ጥቅም ብለህ ነው
ዋይፋይ ለምን ዋይፋይ አዘግብከው?
ተሰጥቷቸዋል እንደ እናንተ የምት- የምት- አልተሻለም ዛሬ ቀረበ
የተወሰነ ነው እንጂ ያው ማስነከሱ እየተወኝ ነው።
ጨረስን እኮ በቃ ስልጠናውን
ማርያምን በእውነት ጨረስ ባላለ እንዳዛጉ የምርን ነው?
እንዳዛጉ ማርያምን
ጨረስን?
አዎ አራት ሰዓት ነበር። አራት እ አምስት ነው አምስት ነው የሚለኝ ደግሞ አምስት ነው አምስት ነው የምንላቸው አራት ሳምንት ነው የተ- ተነጋገርነው። ከዚህ በኋላ ጨርሰናል አላለም።
ደረጀ ምን አለ?
አልደወልንለትም ስለቀነው አለ።
ምንድን ነበር ያስተማራችሁ ዛሬ?
ዛሬ ዛሬ ብዙ ነው ማለት አንደኛው እንትን ይህን የሚባል አለ ቢቱን አለ ቼን ዛሬ አለ ምን ነበር ያስተማሯችሁ?
እ ሌላ ምን ይባላል? እንደዚህ እንደዚህ ናቸው።
ሄሎ አይሰማም?
ምን እያልክ ነው?